hello ጤና ይስጥልኝ ከቢጂአይ ኢትዮጵያ ነበር የምደውለው። አሁን ደውለው ነበረ።
አዎ ተቋርጦቦት ነው አይደለ?
እ
እ ሙሉ ስሞትን ይነግሩኛል? ቅሬታውን ልመዝግብሎት ብዬ ነው።
እሺ ብርሃኑ ግዛው
እሺ። እሺ አሁን በደወሉበት ስልክ ልመዝግበው?
አ
እሺ
ግን አስቸኳይ ላኩልኝ። እሺ እ? እ?
እሺ እሺ አዎ አሁን ማለት ያው ካልቀዘቀዘ ቢራን ስለማይልኝ
እሺ ፍሪጅ ደግሞ ነገ ከነገ ወዲያ በዓል ስለሆነ ጊነስ
እ ምንም አይ አ- አላቀዘቅዝም ነው ያሉት።
አዎ አይቀዘቅዝም። አዎ እ ከሶኬቱ ጋር ምናምን check አድርገዋል አዎ፣ የተበላ ነገር አድርገናል።
እንዳይኖረው አይ ያበ- ይበራል አ- ይበራል እኮ ግን አያቀዘቅዝም።
አዎ
እሺ ደንበኛችን እ ጥያቄው መዝግቤ ለሚመለከተው አካል አስተላልፍልዎታለሁ። ሌላ ምረዶት ነገር አለ?
አስቸኳይ ብታደርግልኝ ደስ ይለኛል።
እሺ ይሄንን አሁኑኑ ልክልዎታለሁ። እሺ ስለደወሉ እናመሰግናለን። ስለ አገልግሎት